በብዛት ስታጭኝ ለማለት ነው። አሁን የሬስቶራንቶች አብዛኛው አሁን ብዙ ደግሞ እዛ ለማስገባት
ሄሎ ሄሎ፣
አቤት።
ወይ ከችፕችፕ ነበር እንደውሎት።
እሺ
ይቅርታ፣ የምንድን ነበረ ያልተመለስሎት?
የሶስቱ
የምን የምን? እሺ ቲማቲም፣ ጥቅል ጎመን ከዛ ቀይ ስር።
ቲማቲም፣ ጥቅል ጎመን እና ቀይ ስር።
አዎ አ okay። ሌላው ተመልሶሎታል አይደል?
አዎ፣ ሌላው ተመልሷል። አሁን በቃ እሺ፣ አሁን አስደርግሎታል። እሺ ና እሺ እሺ እሺ፣ አመሰግናለሁ።